እሺ ጤና ይስጥልን።
አቶ ካህን አ እሺ ካሪፌ ነበር የምደውልዎት። አሁን አስመዝግበውን ነበር ካሪፌ።
አ አ አ
እሺ እ ዛሬ ጠዋት ነበር የሞከሩት እነዚህን ትራንዛክሽኖች ለማየት?
ትላንት ትላንት ማታ ዛሬ ጠዋት በተ- ተመሳሳይ ትራንዛክሽኖች ሞክረው ነበር?
አልሞከርኩም። ጠዋት
አዎ። ት- ጠዋት ምንም አልገባሉትም ገበያ ለሆነ ምንም?
ምለት አ አልሆንም አልሆንም። አሁን አሁን ገብቼ ሳየው ደግሞ screenshot አድርገህ አንሳው አላልሽኝ? አሁን ገብቼ ሳየው ደግሞ እንትኗ ላይ በፊት ጥ- ጠዋት እንትን ነበር አረንጓዴ የጣት እንትኑም ነበር አራት ሺህ አንድ መቶ ብሩ ላይ አሁን የ time ምልክት ነው ያሳይ አይተሽው ከሆነ አዎ የአራት ሺህ አንድ መቶ ብር ላይ አዎ ማታ ያነሳሁትንና ጠዋት ያነሳሁትን ነው የላኩልሽ ሁለቱን ማታ ነው እንጂ የሞከሩት ከዛ በኋላ ጠዋት አካባቢ አልሞከሩም ማለት ለማያቸው አልሞከርኩም አልሞከርኩም እሺ ለማያቸውን check አድርገን ነው ሲያልቅ እዛው ላይ እናሳውቆታለን እናመሰግናለን መልካም ቀን